ጤና ይስጥልኝ ቤስት ቤት ቤስት ቤት አይሰራም እንዴ?
ይቅርታ እ hello ጤና ይስጥልኝ ይቅርታ
አይሰራም ቤስት ቤት እንዴ?
ቤስት ቤት ይሰራል ምን አስቸግሮክ ነው?
ቴሌ ብር የለውም?
ቴሌ ብር በምን ሞክረኸው ነው? በቻፓ ነው ቴሌ ብር እየሰራ ያለው ይሰራል ግን በቻፓ?
አዎ አዎ በቻፓ ይሰራል በዛው በከፈትኩበት ቁጥር?
አዎ አዎ ቻፓን ተጠቀምና ሳንቲም ላይ ነው ለጊዜው ያወጡት
እሺ እናቴ እሺ አመሰግናለሁ መልካም ቀን